ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው
ሰላም ነው ጤና ይስጥልኝ አብሮ ይስጥልን ደህና ናችሁ እግዚአብሔር ይመስገን ኦንላይን እንትን withdraw አያደርግም እንደ ቴሌ ብር
አዎ withdraw ለማድረግ ፈልገው ነው እህ ስልኮት ነው
ስልኩ እሱ አይ access ኡን ያስጠቅማል አዎ ስልኩ እሱ ነው ማለት አሁን ፈልጌ ሳይሆን እስካሁን access ኡን ግን አግዳችሁታልና በምን ምክንያት ነው በ technical ችግር አጋጥሞን ነው እንደውልሎታለን
አይደለ አዎ okay እሺ እሺ እንትንስ ደግሞ ይሄ ትላንት የቆረጥኳቸው ነበሩና እንትን አልተባሉም ይሄ አልታረመም ያለፈው ስልክ ማንያት ቤት ነው።
አዎ ታረ ኦ ሶስት ናቸው አራት ያክል ስልክ የያዙት ቴሌግራም ላይ አዎ አዎ ይሄ ነው ስልኩ ሀያ አምስት ሰማንያ ስምንት ሰማንያ ሰባት ሰማንያ ስድስት ቁጥር የያዙ የእኛን ቴሌግራም በዛ ይላኩ
አይደለ እሺ ዜሮ ዘጠኝ ሰባ እሺ ስምንት
እሺ አንዴ ልጻፍሽ እሺ እሺ ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ነው ሰላሳ ዜሮ ስድስት
እሺ ምንድን ነው የምልከው በዚህ የትኬት ቁጥሩን
ኦ okay እሺ